ሄሎ
ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
እ አቶ ክብረ መንግስቱ አዎ
ከ ArifPay ነበር የምደውልሎት።
okay። አሪፍ ያው ከአሪ- ከ ArifPay።
እሺ እ ዛሬ ደውለውልን ሁለት ሺህ ብር withdraw ለማድረግ እንደሞከሩና እንዳልገባሎት ታሳውቀውን አዎ ነበር።
አዎ አዎ
አዎ የእርስዎ transaction ከእኛ ጋር fail ስላደረገ አዎ ወደ Afro Bet ተመላሽ ሆኗል። check ያድርጉትና Afro check Bet አድርጌ- መልሰው withdraw ማድረግ ይችላሉ።
እሺ በዛ በእናንተ በኩል
አዎ Afro Bet ን እሺ።
check ያድርጉትና ወደዛ እሺ።
ተመላሽ ስለሆነ እሺ እሺ እግዚአብሔር ይስጥልኝ። እሺ እናመሰግናለን። መልካም ቀን።
አመሰግናለሁ። እሺ አሜን።